Which, which?
बोला Which?
hello
ጤና ይስጥልን Best Bet ምን ልርዳ?
አ፣ ብር ወደ betting አሳልፌ ነበር እና እሺ
ምንም እ፣ ሳየው ደግሞ balance ኤን ሳይ አላመጣልኝም።
አልገባልህም አይደለ?
አዎ አልገባልኝም።
እሺ የ CBE ውን text ቴሌግራም ላይ ላክልን። እሺ
ምን?
ከንግድ ባንክ ነው አይደል ያስገባኸው?
አዎ ከንግድ ባንክ ከ CBE ብር ላይ ማለት ነው።
እሺ እሷን text ላክልን እኛ ላይ።
እሺ እሺ ስለደወልክ እናመሰግናለን። መልካም ምሽት።
ማለት ነው።